ጤና ይስጥልን። ዋሽንግተን ግብርና ማዕከል
እ?
hello፣
አቤት።
አቤት። ደውለው ነበር። ይቅርታ።
አዎ missed call አይቼ እኮ ነው ማለት ነው።
እም?
አ ተደውሎብን ነበረ።
አዎ ደውዬ ነበር። አ አይቼ እኮ ነው missed call አይቼ እኮ ነው።
መጀመሪያ ላይ ደውለውብን ነበር። ለዛ ነው መልሰን የደወልነው።
እ?
መጀመሪያ ደውለውብን ነበር። ለዛ ነው መልሰን የደወልነው።
ነው